በንግድ ሊሚቴድ የበራ መረጃ ማዕከል በአጎቴ መኖሪያ ደውዬ እንትን ተቀይረዋል የሚል እንትን ደርሶኝ ነበር መሰጅ። ትኬት ለእሁድ ሀያ ጉዳይ ለአስራ አንድ ወጪ ነበር። ከዛ ወደ ዘጠኝ ሰዓት ተኩል ተቀይረዋል አለኝ።
እስኪ ከየት ነው የቆረጡት ትኬቱን?
እ?
ትኬቱን ከየት ነው የቆረጡት?
ትኬቱ በኦንላይን
ራሶትን ነው የቆረጡት?
አዎ ኦንላይን እሺ፣ እንደ እንደዛ ከሆነ የተላከሉት message አለ አይደል?
አዎ በቃ በዛ message ቀን ነው የሚሄድ።
አሀ በሱ ነው የሚሄደው።
አ የዛን ላይ ነው ቀን ከ- ቀን ተቀይሯል አይደል የሚሉት ላይ ላይ
አዎ